ሄሎ ጤና ይስጥልኝ ቤት ቤት
ኧረ አልገባልኝም እስካሁን ትንሽ ጠብቅ እያላችሁ ነበር እያ- እያላችሁ ነው እኮ አሁን ደግሞ ምንድን ነበር ዲፖዚት ነው
አው አንድ ሁለት መቶ ብር ለማስገባት አንድ ደግሞ መቶ ብር ሶስት መቶ ብር ደግሞ ወደ በስተቤት አልገባልኝም ከአካውንት ተቀንሷል አ- አው ከአካውንቴ ተቀንሷል በቴሌግራም ደግሞ ልካለሁ ፎቶ ቀርጬ አዎ እኛ አሳውቀናል እሺ ለ Chapa ትንሽ የ Chapa አዎ።
system ስለተበላሸ ነው ይስተካከላል እሺ ይገባልሃል አየ ወደ ጫወታው ይግባ አዎ ይገባልሃል Chapa ዎች ናቸው የሚያስተካክሉት ይገባልሃል አየህ፣ አየህ።
አሳውቀናል አየ አየ አየ እሺ